ሄሎ ሄሎ ስሚ ሰላም አቤት።
የምደውለው ከ We Plus Solution እሺ፣
We Plus አንድ app develop አድርጓል እና እዛ ውስጥ እ- አርባ በላይ የሚሆኑ service የሚሰጡ ድርጅቶች አሉ እና አንደኛው የእናንተ አይነት ነው።
አዎ፣ እዛ ላይ እናንተ ተመዝግባችሁ እ፣ promote እንዲ- ይሆናላችኋልም እ፣ እንድትገበያዩም ይረዳል እና okay፣ ፈቃደኛ ከሆናችሁ እንድትመዘገቡ ነበረ።
እሺ፣ እ፣ link ልላክልሽ ላኪልኝ። እሺ፣ እልክልሽ እና app ኡ ላይ አውርደሽ ትመዘገቢያለሽ።
እሺ፣ እሺ፣ መልካም ቀን። አመሰግናለሁ።
እሺ